zero in the theory ma'am.
Okay, let's wait.
Hello.
Hello, Avit.
እንዴት ነሽ?
ሰላም፣ እንዴት ነህ?
አለን አቤል ነኝ ከድሬዳዋ ቤት ቤት ሰራተኛ ነኝ።
ምን አልከኝ?
አቤል ነኝ ከድሬዳዋ።
እሺ አቤል፣ እንዴት ነሽ?
ሰላም፣ እንዴት ነህ?
አለን። እስኪ ያሉትን አገናኝ። ማን አለ ቢሮ
ማንን ላገናኝ? ማን ነው የፈለግ- ያሉትን? ወይ ተስፋዬን ወይ ብሩኬ ወይ ጄሪ ያሉትን አንዳቸው ነው።
እሺ ብሩኬ እሱን ላገናኝ። እሺ አንዴ እሺ አሁን መጥፎ ነገር ሆነ። processor ኡ ራሱ ሰላሳ ሁለት bit ሰላሳ ሁለት bit ነው። ከአራት ዜሮ ቢያንስ ይሻላል።
ሄሎ ሄሎ ሄሎ ሄሎ ሄሎ፣ አይሰማም?
ይሰማል ይሰማል ሰማ ሰላም ነው?
አለ ይችላል አለን አለን።
አለን አንድ ዜና ፈልጌ ነው።
ምን አልከኝ? ድምጽ በጣም ይርቃል።
ይሰማል አሁን?
አሁን ይሰማል። አዎ።
እሺ እገዛ ፈልጌ ነው።
እሺ እ አንድ agent ነበረች እና እሺ እ ለመክፈት ፈልጋ እ እሺ።
በላፕቶፕ ነው ልታጫውት ያሰበችው okay።
እና laptop ኧን spec ኳን ልንገርህ እስቲ እኔ ስለተጠራጠርኩኝ ነው።
እ አቤል ነካ አቤል ነኝ። አዎ ድሬዳዋ።
አዎ፣ ድሬዳዋ እሺ ንገረኝ እስቲ።
እሺ laptop ኧ Core i five ነች እና በጣም አዎ።
old ነገር ነች። Core i five okay።
ሁለት ነጥብ ሰባት gigahertz ነች።
እሺ አ- በአራት GB ነች አራት GB እና RAM።
አራት GB RAM እና processor ዋ ሰላሳ ሁለት bit ነው okay። ሰላሳ ሁለት እና bit ነው።
ሰላሳ ሁለት bit ነው እና እም፣ በላፕቶፑ ቲኬት እየቆረጠች እንደገና game ኡን ማጫወት ይችላል።
ይሄ ኧረ የሚሰራላት አይመስለኝም። ሰላሳ ሁለት bit ምናምን ከሆነ የሚሰራ አይመስለኝም። ለማንኛውም አቤል።
spec ኦቹን ቆይ ልላክልህ አቤል፣ እንትን ላይ አለ ቴሌግራማችን ላይ ልክልህ ላክልኝ በቃ እኔም ተጠራጥሬ ነው የደወልኩልህ።
ይሄ ሰላሳ ሁለት bit ምናምን በጣም የቆየ ነው እና እንትን ላይ ልባቸው። በዛ አዎ።
ላይ ደግሞ game ኡንም እንትኑንም ስለሆነ አ።
ቪቮክስ ነው አይደል የሚጫንበት?
ቪቮክስ ነው ዝም ብለህ መጫን እኮ እንችላለን። ሄዶ ሄዶ እምቢ ስለሚል ማየትን በዛ ያም ማየት ብዬ ነው እንችላለን።
አጉል እንዳትሆን ብዬ ነው ታውቃለህ።
አዎ ልክ ነህ። በቃ ችግር የለም። እንትኑ spec ኡን እልክልሃለሁ።
በቃ እሺ፣ thank you በጣም እሺ አቤል፣ እሺ እሺ።